ሄሎ እ ሰላም አቤት ከቺፕቺፕ እሺ ነው አሁን ኩርኢት አድርገው ቲማቲም እና እንትን ቃሪያ እያዘዙ ነበረ።
ማን እርሱ መቅደሴ
አዎ አዎ እቺ ነው ትላንት ትላንት ትላንት ነው ትላንት fail ሲያደርጉ እሺ።
እኩል ቲማቲም አንድ ሰው ይቀረዋል። እ፣ ቃሪያ አዎ በቃ ስለ ነገ ስለማንኖር በቃ ምንም ማድረግ fail አይቻልም።
ያደርግ ብላችሁ ነው።
አዎ ምንም ለነገ አይደርስልንም፣ ለዛሬ አይደርስም አይደለ?
ትላንት ትላንት ማለቅ ነበረበት።
ማንጎ ተጭኖላ አዎ አ- ሳንናበብ ቀርተን ነው። አሁን already አሁን ነው ቅድም የሰማሁት ደውዬ ነበረ።
እሺ፣ እንደዛ ከሆነ ችግር ስለዚህ የለም።
ሰኞን ቀጥለዋለን፣ በቃ እሺ፣ ይሄን fail ያደርጋል።
ሰኞን ጨርሰዋለን።
አሁን ማንጎ ማንጎ በችሉት።
hello hello hello ማንጎ ማንጎ ተሳካልን ወይ? ሁለቱ fail አደረገ ማለት ነው በአንዳንድ ሰው ምክንያት አይደለ?
አዎ፣ ይሄን fail ያደርጋል።
በቃ ሰኞን ቀጥለዋለን፣ እሱም ችግር የለም።
በቃ እሺ፣ መልካም ቀን።
እሺ እሺ እሺ